ጤና ይስጥልን ጤና ይስጥልን ጤና ይስጥልን
One, two, three, four. Lakota six, six, seven. ምን ነው?
ጤና ይስጥልን
ሰላም ነው?
እግዚአብሔር ይመስገን
እሺ ደህና ናችሁ? ዛሬ ነገ
ምን ልር- ምን ልታወጡ
አይ ምንም ታዲያ ችግር ያለ እንትኑ ብሩ
ምን አሉ
ቆይ ቆይ ቆይ three አይደለም ቆይ one two three four
ఏగేద్దామని నాకు